ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። አልገባሽም።
እ እ
ግሩፕ ነኝ። ቴሌግራም ላይ አረካ ቲቪ ስድስት ዴስክቶፕ እና ፒሲ ላይ ኦዱ አንድ አይደለም።
ኦኬ እሺ። አሁን እያየችልህ ነው?
እም- ገብታ እኮ ምን አደረገችም እያ- እየጠበኳት ነው። ሌላ ደግሞ አረካ ቴሌ አምስት ቢለውም የሚጫንስ ነው እና እ እሱም አንድ ሊሆን አድርግልኝ።
ቴሌ አምስት እና ቴሌ ስድስት አዎ ይሄ እየጫንኩ ነው። የሚጫንኩት ከስተመር እያስቸገረኝ ነው።
እስቲ ቆይ አንዴ ጠብቀኝ።
ቴሌግራም ላይ መስመር ደግሞ ላይ አይ፣ እዚህ እዚህ መስመር ላይ ጠብቀኝ። ብሩክ ትንሽ ጠብቀኝ ብላለች። እሺ
OK፣ አሳውቃለች። አዎ አሳውቃለች። ትንሽ ጠብቃለች።
አረካ ቴሌ አምስት ሚሊዮንም በዛው እሺ ልታይልኝ እሺ እሺ